ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው
ሁሉ ስፖርት ኮዱ ተቀይሯል ኮዱ ተቀይሯል የምን ኮድ
ሀሎ ካሽ ይለኛል እና ዋጋውን ሳስገባ ከቴሌብር ወደ account online ለመቁረጥ
አዎ ሄሎ ካሽም አለ deposit ነው ወይስ withdraw ነው አረ deposit ነው እኔ የምጠቀመው እሺ ሄሎ ካሽም አለን አሁን ደግሞ በምነግሮት መሰረት በት- ወደ ቴሌብርም ብር ማስገባት ይችላሉ ከቴሌብር አይቶ- ወደ ሁሉ account ሁሉ ስፖርት አዎ አካውንት እንዴት አድርጌ ነው የማስገባው እምባ እኔ ሌላ ጊዜ እጠቀም ነበር እና አሁን እባክዎት ስልክዎት- ይገ- የገብ- እሺ እሺ
እባክዎት እባክዎትን ሀሎ መለያ ይፍ- ይፍቀዱ ይላል ሀሎ እሺ ካሽ እኮ አሁን ስልክ ቁጥር የያዙና የቴሌብር account ወደዛ አዎ deposit ካደረጉ በኋላ የሁሉ ስፖርት account ሙሉ ስሞትና ስልክ ቁጥሮትን deposit ካደረጉበት ከደረሰኙ ጋር screenshot አድርገው በቴሌግራም ይልኩልናል። ስልክ ቁጥር የያዙ ልንገሮት እሺ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት እሺ ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስልሳ ስድስት ስድስት ይሄ ብሩን የሚልኩበት ነው። ፍትህ አምላክ ማርዬ።
ብሩን ላክበት በዚህ አዎ ፍትህ አምላክ ማርዬ።
እሺ
ከዛ ደግሞ የቴሌግራም የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
አስራ ስድስት ሰላሳ ዜሮ ስድስት አዎ አዎ በዚህ ላኩ።
እሺ ቆይ አንዴ እንዳትዘጊው ሽት ላድርገውና ለያዘ እሺ ከዛ በዛኛው ላስገባና
በዛኛው ከቴሌግራም ብር ወደ- ያስገቡ፣ በዚህኛው አሃ ቴሌግራም ላይ ላኩልን።
እሺ እሺ